አሪፍ ነኝ በአፍሪካ ውስጥ።
አሁን ቴክናም ላይ የገብት ቴክንት ብታክልኝ ብላ ነበር ቁጥራችሁ እሺ ማን ስም ነው ሳም በሚል አዳማ እሺ አብሮ
አሁን የላክን ስክሪፕት የመጠን ምን አይደለም። እሱን እንደዛ ያደርገው ሊሆን ይችላል።
አዎ ፕሌይ በ
እሺ በትንሽ እሺ ከቤት ነው የላኩት።
አዎ
እሺ ደርሳል። አሁን እኛ ለጤና ሰፖርት የምትሉት አድረስ ጤን እናደርጋለን።
እሺ ቴሌ ላኩልኝ።
እሺ ያ እዛ ላይ ፕሮሰስ በታ እናደርጋለን።
እንደ ሶስት ቀን ሆነው እኮ
ያ ሪፖርት ሳይደርስ ነቆይናል። አሁን ሪፖርት ተደረገ። ሪፖርት የማቸው መልክቶ በተፈላሽ ይታል እኮ እንዴት ላክልኝ ታዲያ?
እዛው ችግሩ ሲገባ ይሉታል ወይም ችግሩ ሰው ተደረገ ደውለን እናሳውቃለን።
ቆይ ቆየ
በዚህ ማለት አንድም ሌሎች ተመሳሳይ ኬዞች አሉ። በዛ መሰረት ይስተናገዳል። እሺ ለመችን መልክሽት